hello hello አቤት
hello አቤት አቤት
hello
አቤት እየሰማሁ ነው። hello
hello
እየሰማሁሽ ነው እናት።
እ፣ ይቅርታ ከ ChipChip ነበር የምደውለው ይሰማዎታል?
አዎ እሺ እ፣ ChipChip ን ይጠቀሙ ነበር አይደለ?
አዎ
አዎ፣ ሰሞኑን መጠቀም አቁመዋል እና መስተካከል ያለበት ቅር ያለዎት ነገር ካለ ለማስተካከል ነበረ እሺ በቃ
እ እሺ እሞክራለሁ።
ቅር ያለዎት ነገር ካለ ይንገሩንና የለም የለም።
ለማስተካከል ምን አሉኝ?
ምንም የለም። ሌላ ሰው ነበር የሚያዝ OK ነው።
አዎ እሺ እሺ እሺ